ጤና ይስጥልኝ። ዳዊት ባኮት የምንረዳው ጤና ጤና ይስጥልኝ። ዳዊት ባኮት የምንረዳው
ከዚህ ተሳች ወደ ባንክ ልገው ብዬ ወደ አሪፍ ገብ ገብ ነበር ብር
እሺ ስራ እና አምስት መቶ ብር ነው እና ሳዘኔ ከዛ ስክሪን ላክልኝ ልኬላቸው እስካሁን አልተሰም እና ወይ ዲፖዚት ሆኖ አልችልም።
እሺ እስክሪን በቴሌግራም ዋል አዎ ይቻል በዚህ ቁጥር ነው ወይስ በሌላ
አይ የደወልኩት በዚህ ቁጥር ነው።
ማለቴ የእንትን መዘገቡ በቴሌግራም shot የላኩ በዚህ ቁጥር ነው በሌላ ቁጥር አይ ያ ቁጥር ነው የሆነ የቴሌግራም ሌላ ቁጥር እስኪ ቴሌግራም ስሙን ንገሩኝ እባክህ ሌላ ቁጥር
የላኩት ቁጥር ልንገርህ።
አዎ የ screen shot ላኩበትን ቁጥር እሺ ዜሮ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
ዜሮ አንድ
ዜሮ አንድ
አ- ሶስት ዘጠና ሁለት አስራ ሶስት
ዜሮ ዘጠኝ ዘጠና ሁለት ዜሮ አንድ አስራ ሶስት አይ አስራ አንድ ሁለት ብሎ አስራ ከዛ ዜሮ አንድ አካሄድ
ዜሮ ዘጠኝ ዘጠና ሁለት ዜሮ አንድ አስራ ሶስት ዜሮ አንድ አ- ዘለም ዘጠና ሁለት አስራ ዜሮ አንድ አምስት